ነው።
አቤት ሰላም ነው።
ሰላም
ቦነስ ለማየት ፈልጌ ነበረ ትለቁልኝ?
እሺ ንገረኝ። ከሽርኮቱ
አስራ አራት እ እሺ አስራ አራት አስራ አራት እሺ አስራ ዘጠኝ እሺ
ሰባ ስምንት እሺ አስራ ሰባት
ሶስት ጌም ወርቆባል።
ሶስት ክለብ አዎ
እሺ እሺ እሺ ነው ምስክነው